Hello እንትን ነበረማ ትናንትና delivery የሚመጣልን ነበረና ለነገ አደረግነው። ዛሬ ስራ ስለማንገባ እሺ አስታውሽን ምናምን ብለውኝ ነበር እና ለነገ assigned እንዲደረግላችሁ ነው።
እሺ ስልክ ቁጥሬን ጋብኝ እስኪ።
እሺ አንዴ ቆይ፣ በዚህኛው ስላልሆነ እሺ ቆይ አንዴ ይቅርታ።
ችግር የለውም።
ቆይ ዜሮ ዘጠኝ እሺ ዜሮ አራት ዜሮ አራት ሰላሳ ስምንት እሺ ሀያ አምስት ሀያ አምስት ሰላሳ አራት
እሺ ምን ምን ነበር ሁለቱ በስድስት የታዘዙ ቲማቲም ቲማቲም ድንች ሽንኩርት፣ ቀይ ስር ፓፓዬና ካሮትም አለ መሰለኝ አ- አራት ነገር ነው
አራት ነው። ፓፓዬ ሳይሆን እ ቀይ ስር ነው ያለው።
ኧረ ቀይ ስር አይደለም ፓፓዬ ነው
Okay። ፓፓያ፣ ካሮት፣ ቲማቲም፣ ድንች።
አዎ አዎ ልክ ነሽ አራት እሺ ለነገ አስገባልዎታለሁ። እሺ ነ- የት ነበር location?
location ወሎ ሰፈር ስራ ቦታ ነው የሞላ ነው እና እሺ ወሎ ሰፈር ነገ ነው የሚመቸው ተማን መረከብ የሚችሉት?
አዎ በቃ እሺ ነገ ለነገ አስገባልዎታለሁ።
እሺ አመሰግናለሁ በጣም እናመሰግናለን። እሺ መልካም እሺ እሺ